ሄሎ ጤና ይስጥልኝ ቻፓ።
በቅድም national ID ሁለቴ እንትን ቆርጦብኝ ነበር እና በሁለቱም በኩል ወሰደች ስድስት መቶ ሀያ አምስት ብር ማለት ነው። በአንድ ሰው ሁለቴ ሲቆርጥብኝ ምንድን ነው ብዬ ጽሁፍ
እሺ የሁለቱንም transaction message ቴሌግራማችን ላይ ልኩልና ስልክ ቁጥር ልስጦት
እሺ
ዜሮ ዘጠኝ ስልሳ
ዜሮ ዘጠኝ ስልሳ
ሰባ ሁለት
ሰባ ሁለት አርባ ሁለት
አርባ ሁለት ሰባ ሁለት ሰባ ሁለት ቴሌግራም በዚህ ስልክ ይላኩልን።
እሺ
መልካም ቀን።
እሺ